Nice to meet.
ሰላም
ሰላም። ሄሎ አይሰማም? ሄሎ ሄሎ ሄሎ በዚህ ጋር ታል ለካ ወንበሩን የሚይዝሽ እኔ ብቻዬን ይላል። ሄሎ ሄሎ ሎ አይሰማም? ይቅርታ።
እ፣ አሁን ይሰማል። ዶንኪ ቲዩብ ነው። ምን ልርዳዎት?
እ፣ አሪፍ ታሪክ ያለው ሰው አለ እና መቅረብ ፈልጎ ነበር እናንተ ላይ
እህ፣ እሺ፣ እሱ ባለ ታሪኩ አንቺ ነሽ ወይስ ሌላ ሰው ነው?
እ፣ ባለቤቴ ነው።